ሄሎ ይሄ ቁጥር ቴሌግራም ቴሌብር
ምን ነበር
አይስተም
ቴሌብር ሬጂስተር ምናምን ያስፈልገ ነው።
ሬጂስተር ማድረግ ፈልጋለሁ ቤት ቤት አዎ ሬጂስተር ማለት ፈልገ ነው እኮ ቤት ቤት ዶት ቤት የሚለው ላይ መግባት ነው። ግባና አዎ ወደ አንተ ስራ እስኪ እኔ አይስተም
አይ እኛ አይደለም የምንከፍተው፣ ራስን የምከፍተው። ስቴፑን እነግርሃለሁ፣ አንተ መክፈት ትችላለህ።
ምን ምን ስቴፖቹ እነግርሃለሁ፣ አንተ ከዛ ትከፍታለህ ነው። እኛ አንከፍትም በሰው ለዛ ነው።
ስፍራ ማለት ነው እንትን
ምን ይሄ ቁጥር ደውል፣ ይሄ ቁጥር ደውል ይላል
እኮ ማን ናት ያለችው?
እ?
ከላይ ስሙ ስሙ ማን ነው የሚለው? ከላይ
ይሄ- ይሄ ቁጥሩ ቻቱ ላይ ስሙ ማን ነው የሚለው? ማን ነው እንደዛ ያለ ደውል ያለ?
የ text message ማለት ነው። text message hello this is ምናምን አላሉሁም?
አዎ message እሱ ማን ነው የሚለው ስሙ?
message አሁን forward ያደርጋለሁ።
እሺ እንደገና ጻፍና እንትን እንለዋለን።